Hello
ጤና ይስጥልኝ።
ሰላም ነው?
አቶ ብሩክ ተፈራ
አዎ።
ከአሪፍ ፔን ነበር የምደውለው።
እሺ
ደንበኛችን ደውሎ አስመዝግበው ነበር እና screenshot ላኩልን ብለኖት አላኩልንም ነበረ።
አዎ፣ አይሰራም። ወደ ቴሌግራም ወደ እናንተ ስልክ ስለማይሰራ save አድርጊ ብያት ነበር። አንዷ ልጅ ስልኬን ነገር
ደንበኛችን የኔ- save አድርጊው። በዚህ ስልክ ነው የሚጠቀሙት ቴሌግራም።
ዜሮ ዘጠኝ ሰላሳ ሰባት ስልሳ ስድስት ዜሮ ዜሮ ዘጠና አምስት አ፣ ደንበኛችን save አድርጌሎት እኔ እም፣ እዚህ screenshot ላኩልን ብዬ መልእክት ልኬሎታለሁ። እዛ ላይ screenshot ላኩልን።
እሺ እሺ፣ መልካም ቀን። አመሰግናለን።
እሺ